Saluti, estoy open Darcelo, Sacling Bakut Mildra.
የቢቢሲ ስርጭት አይሰራም። ሶስት ሳምንት ሆነ።
Okay, BBC region.
አዎ
ምናልባት ያሉበት ኔትወርክ ልክ አሪፍ ነው ያለው።
አይደለም። አዎ፣ ምንም ችግር የለውም። ግን ያቺን ሁለት ቁጥር ስልጣን ማለት ነው አዎ ሁለት ቁጥር ሲጫኑ የቢቢ ምንም ነገር አዎ፣ ምንም አደረገ በቃ እንደገና ዝም ብሎ announcing ብቻ ነው ዝም ብሎ
ቆይ፣ እሺ፣ system ላይ አይቼ ላስተካክልና ልንገሮች።
አዎ፣ አስተካክሉ። ሶስት ሳምንት ሆነ። አይ፣ አራተኛ ጊዜን ማናገር የለም መጠየቅ የለም።
እሺ፣ እሺ፣ አዎ፣ አይ እሺ። ደወሉ። አመሰግናለሁ። መልካም ቀን ይሁንልዎት።